አይልም። አይ የኔ ነው የምልሽ። ጥብስ ፍርፍር በቀይና በአናቱ መጥቻለሁ። ይኸው አምስት ደቂቃ
ሄሎ ሄሎ ማርያም ሰላም ይቆሩታል ወይ አልሰማኝ ነበር። ፒ የሚደረግ ወደ ነበረች። ሄሎ ሄሎ፣ እየሰማሁት ነው። ንገረኝ። ኦርደር ነበር ስልሳ ስድስት ሀምሳ ሁለት እና ስልሳ ስድስት ሀምሳ ዘጠኝ ስልሳ ስድስት ሀምሳ ሁለት እና ስልሳ ስድስት ሀምሳ ዘጠኝ ሁለቱንም pin አድርግልኝ።
እሺ እሺ እሺ